ሄሎ ጤና ይስጥልን ቤት ቤት ጤና ይስጥልን
ገብታችሁ አምስት መቶ ከንትሎች ተመልሰን ምን አልከኝ?
ጌም ተጫውቼ እሺ
አምስት መቶ አካውንት ላይ ያስተላልፌ አልገባም።
ስንት ብር አልከኝ? ይቅርታ አምስት መቶ አምስት መቶ ምንድን ነው ወዴት ነው ያደረግከው እ
account ላይ
መቼ ነው ትነግረኛለህ? የቤት ቤት ቁጥርህን
አዎ፣ check ላርግልህ። መቼ ነው ያደረግከው?
ቀን ነው እ? እ?
ሰባት ሰዓት ሰባት ሰዓት ነው ወደ ስምንት ሰዓት ዛሬ?
አዎ፣ እሺ የቤት ቤት ቁጥርህ የደወልክበት ነው
የ account ነው የደወልክበት ነው የቤት ቤት ቁጥርህ ስልክ ቁጥር?
ዜሮ- እሺ ንገረኝ ዜሮ የቤት ሰባት- ቤት ቁጥርህን።
ዜሮ ዘጠኝ እሺ
እ፣ ሰላሳ አራት እሺ
ዘጠና ስምንት እሺ
ሀያ ዘጠኝ እሺ ዘጠና አራት ነው።
አዎ እሺ ስንት አምስት መቶ ብር አይደል ያልከኝ?
ያ አዎ እሺ እሺ ወደ ንግድ ባንክ account ነው ጃፋት ጃፋት ሀሩን የስ process ላይ ስለሆነ ነው። እሺ ይገባል።
እሺ፣ ትንሽ እሺ።
ጠብቀው። እሺ አለ።
እሺ እሺ እሺ እሺ እናመሰግናለን። እሺ እሺ እናመሰግናለን።